ሄሎ ሄሎ ሀምራዊ ሰማንያ ሶስት ካሾር ሁለት እኮ ክፍት ነው።
እንትን ነው ፓስወርድ ነው የጠየቀኝ። የበፊቱን ሳስገባ እምቢ አለ።
እኮ ኦልድ ወይ ፓስወርድ ሪሴት ነው።
አድርጌ ላክልሽ፣ እ ሪሴት አድርጌ ላክልሽ ማለት ነው።
እሺ።
ካላረገም ብዬ ነው።
ኦኬ አዎ፣ እሺ ላኪልኝና ወይ ሞልቼ ልሞክር።
እሺ ማን ልበል? ይቅርታ
የኔን አይ የሚመስሉት ያንተ ነው ከሆነ እኮ የቴሌግራም ላይ ምልክልሽን።
ሄለን
ቴሌግራም ላይ አዎ፣ ሄለን አለሙ ነው።
እሺ ወይ አሁን ለጻፊልን፣ እሺ እንድናየው። እሺ ወይ እ ሪሴት አድርጋችሁ ላኩልኝ ብለሽ ጻፊልን እንድናየው ከላይ።
እሺ እሺ እሺ መልካም ቀን።